hello ጤና ሄሎ
ሄሎ ሄሎ ሰላም አይሰማም?
አሁን ይሰማል።
እሺ ማቴዎስ ከጅብጅብ ነው የደወልኩሎት።
እሺ የሽንኩርት order አስር ኪሎ አዘው fail አድርጎቦት ነበር አምስት መቶ ሀምሳ ብር አይደል?
አ okay ወደ wallet ኡ አልገባም። ወደ CB ወይተ- ወደ ቴሌብር account ኦት ነው ተልኮ የሚሆነው። check እናድርግና የትም እ፣ ለ- እ፣ ልካውልኛል።
እ፣ ተ- ተልኮሎታል ብሩ።
አ በቃ እሺ እናመሰግናለን። እሱን check ምንም ላድርግ።
ችግር የለም። እሺ መልካም እሺ እሺ።
እሺ